ሄሎ ሄሎ ሄሎ፣ አቤት።
ጤና ይስጥልኝ ጤና ይስጥልኝ።
አብሮ ይስጥልን።
አሁን አዋሽ ባንክ ሆኜ ነው የሚደውለው።
የት አዋሽ? ይቅርታ፣
እዚህ የት ነው? ሰሜን ሆቴል።
አዲስ አበባ ነው።
አዎ እሺ፣
ይሄ ከዚህ በፊት አክሲዮን ፍሊ- ፊ- ፍሊስቶን አክሲዮን ይሸጣልን ብላችሁ አ በባንክ አካውንት ከፍታችሁ information እዚህ ስንጠይቅ አናውቅም አሉት።
አናውቅም አሉ።
አዎ ቆይ ምንም አንዴ ከነሱ ዛ- ጋር ጠብቁኝ።
ውልም የተፈራረምን ነገር የለም አሉ።
እሺ፣ አንዴ ኦፊሻሊ ይቅርታ።
አልሆነም እናንተ እንትን website ላይ ኧረ ይታወቃል።
አይ እዚህ ምንም agreement ም የገባን ከነሱ ጋር የለም አሉ።
ሰሜን ሆቴል አይደለም አካባቢ ሰሜን ሆቴል ያለው?
አይ ባንክ officially ነው አይደለም የሚደረገው ለሁሉም ባንክ።
አዎ አዎ።
ስለዚህ ማንም አናውቅም። ስለዚህ information አዲስ ሆንብን አሉ።
እስኪ አንዴ ቆይ ልጠይቅልታ። አንዴ እዛው ጠብቁኝ አዎ፣ እና ምንድን ነው information ለእኔም ስጭኛ መቤት።
እኮ አንዴ ላስደውልሎት ልጠይቃቸው እዛ ያሉ ሰራተኞች።
እሺ መቤት ደውይልኛ።
እሺ ደውሎታል።
እሺ እሺ ቻው።